Hello
Hello።
አቤት።
እ እንዴት ነህ?
ኦ ናንሽ አለሁልሽ። አማን ነው አለን አለን።
እ ምን አዲስ?
እንዴት እየሆንክ ነው?
እስቲ እኔ እንጃ በእናትሽ። እስቲ አሁን በሳራ ሳራ ልታወጣ ነው። በቃ እሷ የእሷ የቀበሌ መታወቂያ አለ። እሷ ልታወጣ ነው፣ ልትሄድ ነው።
እህ እንደዛ ልታደርግ ነው። አወጣሽ እንጂ ምንድን ነው የእነሱን የምታወጣው?
የጋብቻውንና የእንትኑን ነው።
ልደት ካርድ እኮ ሁለታችሁም ካልሄዳችሁ እኮ አይሆንም
ማን ያለው?
እንዴ። ባልና ሚስት ቆሞ
እኮ አባት እንሄዳለና ነኝ ብለህ ፈርመ
እንሄዳለና ምን ችግር አለው ግዴታ ነው እንዴ? ግን ልደት ካርድ
ታዲያ?
ምኑ ይጻፋል? ከላዩ ላይ የልደት ቀኑ፣ አዎ የልደት ቀኑ ምናምን ምናምን ይጻፋል።
ሌላ ምን አለ?
እኔ እንጃ። ሌላ ያው attach ለማድረግ እኮ ነው ለወደፊቱ ማለት ነው።
አዎ ግን የልደት ቀኑን እኮ ከጻፍክ እኮ ፍዝ ኃይል እም፣ ዞላዬ ሌላ ነገር እኮ አይፈለግም።
አይ ያስፈልጋል።
በእውነት በእውነት እኔ ከዚህ በፊት ሞልቼ የለ attach የልደት ይደረጋል።
ኧረ በእውነት ይደረጋል። ግድ የለሽም። ስንት አይ
ያንቺ ሌላ የኔ ሌላ።
እም፣
እ?
በቃ እሺ እሺ እደውልልሻለሁ። ቆይ ባንክ ውስጥ ነኝ።
ነው እንዴ?
እ፣ እሺ እሺ